Hello ጤና ይስጥልኝ። Forward Logistics Forward Logistics በሚገባ ገብረ ጻድቅ እባላለሁ።
እሺ ገብሬ እንዴት ነህ?
እግዚአብሔር ይመስገናለች እግዚአብሔር ይመስገን።
አለን ከአዲስ አበባ መቱ ሰላሳ ስድስት ካሶን ይፈልጋሉ።
ሰላሳ ስድስት መኪና ነው እ hello አዎ አዎ ልክ ነሽ።
የመኪና ብዛት ሰላሳ ስድስት ሰላሳ ስድስት ካሶኒ ጻፊ ልንገርሽ።
ቆይ እሺ። እንዴ ቆይ አንዴ ገ- ገ- hello ገብሬ እሺ አለሁኝ። መልሰሽ ትደውይልኛለሽ balance እንዳልጨርስ።
እሺ ልደውልልሽ።
እሺ።